The Voice of America.
የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ አመሻሹ ላይ በጽሑፍ ባሰራጨው መግለጫ ጥቅምት 29 2012 ዓ ም በወልዲያ ዩኒቨርሲቲ በሚማሩ የኦሮሞ ተማሪዎች ላይ የተፈጸመ ግድያ ነው ያለውን ድርጊት በአቋራጭ ስልጣን ለመያዝ በሚያሴሩ ኃይሎች የተከናወነ ነው ሲል ያወግዛል። ሕዝብን እርስ በርስ በማጋጨትና በማፈናቀል በአቋራጭ ስልጣን ለመያዝ የሚደረገው ሴራ የአገሪቱን ሕዝቦች ወደማያባራ ጦርነት ከማስገባት የተሻለ ፋይዳ እንደሌለውም ፓርቲው ያለውን እምነት ገልጿል። በመቀጠልም በሕገ ወጦች ተፈጽመዋል ያለውን የተማሪዎች ግድያ፣ ድብደባና እገታ አውግዟል። ድርጊቱም ጨለማን ተገን በማድረግ የተፈጸመ ነው ብሎታል። መግለጫው ይህን ይበል እንጂ ተማሪዎቹን ለይቶ ስላገታቸው ኃይል ማንነት ኦፌኮ እስካሁን መረጃ እንደሌለው የድርጅቱ የሥራ አስፈጻሚ ኮሚቴ አባል አቶ ጥሩነህ ገምታ ለቪኦኤ በስልክ ገልጸዋል። ኦፌኮ በአቋራጭ ስልጣን ለመያዝ የሚያሰሩ ኃይሎች ያላቸውንም እነማን እንደሆኑ ቪኦኤ ላቀረበላቸው ጥያቄ አቶ ጥሩነህ ምላሽ ሰጥተዋል።
አንዳንድ የህዝብ ዜና ማሰራጫዎች እና ከማህበራዊ ሚዲያዎች ለመረዳት የቻልነው ነገር ቢኖር ይሄ ከዲሞክራሲያዊ አግባብ ውጪ ስልጣን ለመያዝ ወይም ስልጣን ለመቆጣጠር የሚያለሙ መሆናቸውን ተረድተናል እና የእነዚህ ሰዎችና ቡድኖች እጅ ያለበት ይመስላል። ምናልባት እንግዲህ ወደፊት እያጣራን እገሌ ነው ወይም የዚህ ድርጅት አባል ነው የዚህ ፓርቲ እንቅስቃሴ ነው ብለን ወደፊት የምንገልጸው ይሆናል።
የጽሑፍ መግለጫው አክሎም የዚህን እኩይ ድርጊት አጸፋ ለመመለስ ተብሎ በኦሮሚያም ሆነ በሌሎች የሀገሪቱ ክፍሎች ምንም አይነት ግጭት እንዳይፈጠር ተማጽኗል። በመጨረሻም መንግስት ወንጀለኞችን ለሕግ እንዲያቀርብ በሀገሪቱ ለሚገኙ ዩኒቨርሲቲዎችም አስፈላጊው ሕጋዊ ጥበቃ እንዲደረግላቸው ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ